hello ጤና ይስጥልኝ። እባክዎትን ምን ልርዳዎት? hello አቤት ጤና ይስጥልኝ። እባክዎትን ምን ልርዳዎት? hello
hello አቤት ጤና ይስጥልኝ። እባክዎትን ምን ልርዳዎት?
hello hello አቤት ይሰማል። እባክዎትን ምን ልርዳዎት?
ቲኬት ቢታች ቲኬት ለመግዛት ፈልጌ ነው። እንዴት ነው የሚገዛ?
እ ትኬት መግዛት አይቻልም። coin ገዝተው ግን ወደ ትኬት መቀየር ይችላሉ።
እ
ትኬት መግዛት አይችሉም። ግን ሁለት ቁጥር coin መግዛት የሚል አለ አይደለ?
አዎ አዎ።
እሱን ይነኩና coin ከገዙ በኋላ ግን እኛ ጋር ደውለው coin ኡን ወደ ትኬት እንቀይርሎታለን እንጂ coin መግዛት አይቻልም። coin ከፈለጉ ደግሞ በሌላ method subscribe unsubscribe እያደረጉ ሁለት ትኬት coin አስራ መግዛት ዘጠኝ ይችላሉ።
አለኝ። coin አስራ ዘጠኝ አለኝ። አስራ ዘጠኝ አለኝ coin።
እሺ ልቀይርሎት ወደ ትኬት።
አዎ እስኪ አንድ መስመር ላይ ጠብቁኝ። እሺ እሺ